ጤና ይስጥልን ቤስት ባይ ቤቴ ነው የምልረዳው።
አይ እናመሰግናለን። እንትን ፈልጋለሁ ይት አካውንቱ የአሁን ቤቱ ሲገዛው ምንም አላየም።
ምን አልከኝ?
ቤት ስፖርት ሲገዛው
እሺ
አላየሙ። የት ሄደ ምናምን ምንም አላየም።
ምን ፈልገህ ነው? ይቅርታ
አልገባም።
Hello ትንሽ ትንሽ ቋንቋ ይከብዳል። ሶማሌ ነው እኔ።
አዎ እ- ቴሌግራም ላይ ሶማሌኛ አውራን። እሺ
እሺ ይበራል።
አዎ ቴሌግራም
አይ ቴሌግራም ላይ ሶማሌኛ። እሺ በ- በጽሁፍ ማየት ብሳ አዎ በጽሁፍ አይ አይ እሺ እሺ